ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር የምንደውልሎት።
እሺ
ዛሬ order አድርጎ ያልመጣ product አለው?
እንትን ምንድን ነበረ የገበታ ቅቤ ነበረኝ። ያው አይ ለሰኞ ስለተባለ okay።
ይቻላል ስለዚህ ስለተባባለ አ ነገ መረከብ አይችሉም። ለሰኞ ነው
ነገ ይቻላል። ነገ መምጣት ከተቻለ ማለት ነው። ነገ ይቻላል።
ስለምገባ እርስዎ መረከብ ከቻሉ ነገ በቃ እንልካለን።
ችግር የለውም። ነገ ስለምገባ መረከብ እሁ።
እችላለሁ።
እሺ የት ነው location ነገ የምንልክሎት?
ቲፒኦ ቲፒኦ circle ማለት ጨርጫ።
ነው። አዎ እሺ እሺ፣ ነገ እሺ እንልክሎታለን። መልካም ምሽት።
እሺ፣ እሺ አመሰግናለሁ። እሺ።